አቤት ሰላም ነሽ? hello ሌላ ወይ ይሰማል
ጀማል ሰላም ነው?
አለን ይመስለን። ምን ልርዳሽ?
እንዴት ነው ይህ ምዝገባ? ምን አይነቱ ነው ደግሞ? ምን ጥቅሙስ ምንድን ነው ብዬ ልጠይቅኝ።
okay ለመመዝገብ ፈልገ ነው?
አዎ
እሺ ቴሌግራም ትጠቀማለህ?
ቴሌግራም አልጠቀምም። ትንሽ ስልክ ነው እያያዝኩት።
አሀ button ነው ስልኩ።
አዎ ስልኳ ትንሽ ሆናት።
ቴሌግራም መጠቀም አትችልም ማለት ነው።
አዎ ያው ትልቁ ስልክ መግዛት አቅም አልቻለም።
okay ቴሌግራም ላይ ነው ግን apply ማድረግ የምትችለው። አሁን ላይ የኛ ስራ እንደዛ ነው። ቴሌግራም ላይ apply አሀ፣ ነው በተ- የምታደርጉት እናንተ ለስራ ማለት ነው። መ- ማመልከት የምትችሉት እ ቴሌግራም ላይ ነው።
አዎ፣ ቴሌግራም ችግር የለም። ያው እ፣ አንዳንዴ በሌላም እጠቀማለሁ ግን
እም።
ጥቅ- ጥቅሙስ እ፣ ምንድን ነው ብዬ ነው።
ጥቅሙ ስራ ታገኝበታለህ።
አሀ፣ ከዛ ነው የማገኘው።
እም?
በዚህ እ፣ በቴሌግራም ገብቼ በዚህ ነው የማገኘው።
እ፣ ቴሌግራም በዚህኛው ስልክ ትጠቀማለህ እንዴ?
አዎ
አትጠቀምም ወይስ ትጠቀማለህ? ቅድም አልጠቀምም ብለኸኝ ነበር።
አይ እም።
በሌላ ሰው ያው ፌስቡክ ምናምን ከፍቼ ያለው ግን ስልኩ ብዙ እኔ ሌላ ቦታ ስለሚሄድ የቤት ስልክ ይዤ አልወጣም እንጂ
okay። ስለዚህ ያው- በቃ ወይ ቴሌግራም የምትጠቀምበት እ፣ እንትን ስታገኝ እ፣ እ፣ ቴሌግራም የምትጠቀምበት ስልክ ትሰጠኛለህ። የዛን ይደውልልኝ እና እ፣ እልክልሃለሁ እዛ ላይ
አይ ስሙ በዚህ ነው የምንጠቅመው በዚህ ነው ግን ያው ስልኩ ጋር ሲሄድ ነው እንጂ ቤት አስቀምጬ ነው እንጂ ስልክ አለኝ ግን
እም።
ብዙ ጊዜ እ፣ ፌስቡክ ምናምን ስራ ያሳጣል ብዙም ያው ማየት ስለማልግ ነው እንጂ አይ ፌስቡክ ላይ አይደለም የኛ ቴሌግራም ላይ ነው።
ቴሌግራም ነው እም። ከየት ነው እሺ።
የደወልክልኝ? ይቅርታ
እ፣ ትላንትና ወላይታ ሲሰጡ ወረቀት ወስጄ ነው
ሶዶ ነው።
አዎ
okay። ስለዚህ ያው ቴሌግራም ላይ ነው apply ማድረግ የምትችለው። ቴሌግራም የምትጠቀምበት ሁኔታ ሲኖር የዛን ይደውልልንና እንዴት መመዝገብ እንደምትችል እነግርሃለሁ።
እሺ
እንደዛ ይሻላልሽ።
እሺ